ሄሎ
አቤት
ይሰማል?
አዎ ይሰማል። ምን እንርዳዎት?
እ፣ የሚሰማው ሳምንት ቴሌብር ምንድን ነው? ምን አለ?
የቤት ብር ብር ቴሌብር አይገባም ሲበላ
ዲፖዚት አድርገው ነው ዊዝድሮ
ውስድሮ አረግቼ ወደ ቴሌብር ምን አይመ- ባንክ?
ወራ ቴሌብር
አሁን የደወሉበት ስልክ ነው የቴሌብር ስልክ ቁጥሮት አዎ ዜሮ ዘጠኝ ሰባ ሁለት አርባ ሰባት ሰማንያ ሶስት ዜሮ ዜሮ
አዎ
አይ እኛ ጋር የቀረ የለም። እሺ Best Bet ጋር ደውሎ ይጠይቋቸው።
እ Best Bet ጋር ደውሎ ይጠይቋቸው። እኛ ጋር የለም።
Best Bet አዎ ደውሎ ይጠይቋቸው። እኛ ጋር የለም።
እ፣ ቤስት ቤት ሞቢል ነው የምደወለው ሰማንያ ስምንት ዜሮ አራት